ጥያቄን ማለት ነው።
አሎ ሰላም ኪሩቤል እሺ እሺ እ ቅ- ደውዬላቸው ነበረ ለ customer ኡ እና እ አረፋው የሆነብኝ ነበር ያሉኝ እኔን እና አሁን እሺ።
ስጠይቃቸው እ አዎ አረፋ የሆነብኝ ነው፣ ግን መስራት ካቆመ ስለቆየ በዛው እ።
እንዲታጠብልኝ እንፈልጋለሁ አሉኝ። አሁን ነው ያሉኝ ግን ስለዚህ ስለዚህ እንደ አዲስ ምንድነው create ላድርገው?
የክሊኒንጉን የክሊኒንጉን እንደ አዲስ አድርጊው maintenance ኡ ግን ይሂድ ይሻል አዎ እንደዛ። እሺ እሺ maintenance ኡ በዛ በመጥ በዛ ስኬት ይሂድ maintenance ኡ ግን ማነው cleaning ግን create አድርጊለት እሺ እሺ እሺ፣ thank you።
እሺ አመሰግናለሁ